hello
ሌላ
አቤት ሰዓት አቤት፣ አሁን ነኝ።
ከአፍሪ ወርክ ነው የምደውልልሽ። የ video host position apply አድርገሽ ነበረ።
ምን አልሽኝ? ይቅርታ የቪዲዮ አልሰማሁሽ።
host ወይ ያው
እ፣ ሮብ ላይ መምጣት ትችላለች ለ interview
እ፣ ሮብ ስንት ሰዓት? ጠዋት ላይ ነው ዘጠኝ ሰዓት ላይ
okay፣ ዘጠኝ ሰዓት ላይ እሺ። ትንሽ ግን የት አካባቢ ነው ቦታው? ሀያ ሁለት okay። ትንሽ ሊረፍድብኝ ይችላል። እስከ አስር ሰዓት መድረስ እችላለሁ?
እም፣ አዎ
እሺ፣ አስር ሀያ ሰዓት ሁለት ምን ትደርሻለሽ?
እ አስር ሰዓት ላይ ትደርሻለሽ።
አዎ እስከ አስር ሰዓት እንድደርስ ማለት ነው። ስለም ራቅ ስለምን
okay so አስር ሰዓት ብዬ ኬዝ ላደርግልሽ እና አስር ሰዓት ላይ ለመድረስ ሞክሪ።
እሺ፣ እሺ። የት አካባቢ እንደሆነ ትነግሪኛለሽ? ሀያ ሁለት ምኑ ሀያ ሁለት ሀያ ሁለት ጎላ ጎላ አጠገብ ኖህ ህንጻ ላይ
አዲስ ህንጻ ላይ ማለት ነው።
አ፣ ሰባተኛ ፎቅ ሰባት ዜሮ አንድ ሰባት ዜሮ አንድ አዎ እሺ፣ እሺ። እመጣለሁ። ሮብ ቀን አረ አዎ እሺ፣ እሺ ነው። Thank you